መፍትሄ የመረጃ ማዕከል እባክዎን ይርዱን?
እንትን የአየር መንገድ ትኬት አቤት
hello hello hello hello ይሰማል? ይቅርታ በጣም ወይ አብሽር ይሰማል። እንትን ትኬት ለመጠየቅ ነበረ።
ከየት ወዴት ነው የፈለጉት?
ከአሶሳ ወደ አዲስ አበባ ከየት? ከአሶሳ ወደ አዲስ አበባ ለመቼ ነው የፈለጉት?
ለሰኔ ሀያ አምስት
ሰኔ ሀያ አምስት እም፣ እሺ አንድ ጊዜ ይጠብቁኛል። ቀን አብሽር እሺ
ጫማ የለም ትርፍ ምን ወረወርኩልሽ እኮ
ለአንድ ሰው ነው የሚፈልጉት?
አዎ እሺ ደርሶ መልስ አለው ወይስ መሄጃ ብቻ ነው?
መሄጃ ብቻ ነው
ሰኔ ሀያ አምስት ወይም ሐሙስ ጠዋት ነው የሚፈልጉት ከሰዓት ከከሰዓት ከከሰዓት ስምንት ሰዓት ከሩብ እና አስራ አንድ ሰዓት ከሀያ አምስት አሉ በረራዎች ከአሶሳ የሚነሱ
እሺ ዋጋቸው ወቅቻ አራት ሺ ሰባት መቶ ሀምሳ አምስት ብር ናቸው ሁለቱም።
ወደ አዲስ አበባ ለመሄድ ከአሶሳ አዎ አራ- አራት ሺህ ሰባት መቶ ሀምሳ አምስት ብር እሺ በቃ አመሰግናለሁ